www.zeros.com. I don't think we'll be doing it. We will use our after
ሄሎ
አቤት አቤት።
ጤና ይስጥልኝ ቤት ቤት
አዎ፣ እግዚአብሔር ይመስገን። ሰላም ነው።
አለ ምን ነበር
አ ከቤት ቤት ወደ ባንክ ብር ልኬ ነበርኩና አልደረሰኝም።
ስንት ብር ነው ሶስት መቶ ስድስት ሶስት መቶ አስር ብር መቼ ነው አዎ።
ያደረግከው ዛሬ ነው ማታ ማታ አ፣ ትናንት ማታ።
እሺ ጠብቀኝ አንዴ እም። በዚህ ስልክ ሳይሆን በሌላ ስልክ ነው ልንገርሽ።
እሺ ትነግረኛለህ አንዴ አይ፣
እሺ ያው ንገረኝ
ዜሮ ዘጠኝ ሰላሳ እሺ
ስልሳ ዘጠኝ ስልሳ ዘጠኝ
ስልሳ ዘጠኝ እ እ ዜሮ ዘጠኝ ሰላሳ
ስልሳ ዘጠኝ እሺ
ስልሳ ዘጠኝ ሰማንያ አስራ ሶስት ሰማንያ ነው።
አስራ ሶስት ሰማንያ ነው።
ሰማንያ ስንት አንድ አዎ